ሄሎ ጤናስጥልኝ Best Bet ቃል ኪዳን ነኝ ምን ልርዳዎት
ወደ Best Bet ትመልሽልኛል ሳላውቅ ዊዝዱ አረኩት።
እስቲ መጀመሪያ check እናድርገውና እሺ፣ የሚመለስ በዚህ- ከሆነ እናየዋለን።
እሺ በዚህ ነው ስንት ብር ነው?
ሶስት ሺህ ብር የዛሬ ነው?
አሁን አዎ እሺ አንዴ መስመር ላይ ጠብቁ። እሺ ይመለስ ነው አይደል ያሉ?
አዎ
እሺ ተመልሶሎታል። አሁን check ያድርጉት።
እሺ እሺ መልካም ምሽት።